ሀይሉ
ጤና ይስጥልኝ። ሆቶ ሬስቶራንት
ጤና ይስጥልኝ። እንዴት አለ አለን። ካፌ ነው የምደውልልዎት።
ካሪስቴ አ
እሺ፣ እኔ ስራ ቦታ አይደለሁም።
ኦኬ። ወያ ሌላ ሪሴፕሽን ቁጥር የለውም እንዴ? የሌላ ቁጥር የለውትማ።
አይ የለኝም። ስጠኝ የሪሴፕሽን ወይ እዛ የሚገኝ አካል ቁጥር ካለ
እስቲ ቆይ ትንሽ ይጠብቁኝ ላውጣለት። የ reception እስቲ ቆይ ትንሽ ይጠብቁኝ። ቆይ ሜሮን ፎቶ ሜሮን ልንገሮት አ አዎ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
አርባ ሰባት ሀምሳ አራት አርባ ሰባት ሀምሳ አራት ሰባ ሰባት ሰባ ሰባት ዜሮ ዘጠኝ ዜሮ ሶስት አርባ ሰባት ሀምሳ አራት ሰባ ሰባት አ እሺ፣ አመሰግናለሁ በጣም እሺ እሺ መልካም ቀን።
አሜን